ጤና ይስጥልኝ።
ጤና ይስጥልኝ።
ጤና ይስጥልኝ። ከቢጂ እግዚአብሔር ኢትዮጵያ ነበር የምደውልልዎት።
እሺ።
አንድነት ባርና ሬስቶራንት ኖት?
አዎ።
አንድ እሺ እ ሰሞኑን ቢጂአይ እ የቢጂአይ መለያ ቁጥር ልኮልዎት ነበር፣ text አድርጎልዎት ነበር። ደርሶታል ስልክዎት ላይ?
አልደረሰም።
እሺ ልንገርዎት ብ- የያዙ የመለያ ቁጥሮትን አገልግሎት ሲፈልጉ እሺ።
ይሄን የመለያ ቁጥር ይዘው ነው የሚደውሉልን። ሀምሳ ሰባ
ቆይ አምሳ ሰባ ሰባ እሺ አስራ ሶስት ዘጠና ስድስት
አስራ ሶስት ዘጠና ስድስት አ
ማን ነበረ? በማን ስም ነው ያለው?
ቢጂአይ ነው አንድነት ባርና ሬስቶራንት አይደሉ?
አዎ እንትኑ ተቀይረዋል።
ስሙ ተቀይረዋል።
አዎ አይ ንግድ ፍቃድም ተቀይረዋል።
እሺ ለመስመር ኃላፊዎትን ይንገሩት ይሄንን።
እሺ እሺ።
እሺ ይሄን ለመንገር ነው። መልካም ቀን